የሰው ሀገር የሰው ነው እንደራስ ሳይሆን ቢከፋውም ቢቸገርም ቢያዝንም ብቻ ያቀላበት ጉዳዩ ሞልቶ እስኪመልሰው አሜን ብሎ ዘመን እንጂ ቢነኩተው አግዘኝ እናቴ ጸሎት የአባቴ ምርቃት እንደው የለኝም ሌላ መጽናኛ ብቻዬን ሳዝን ሲከፋ አገሩ ከሞቀው ጎጆ ከክፍሽ ብርቅም ልቤ አብሮኝ ነው የሚፈቅርሽ አብሮኝ ነው የእምነት ማተቤ ስሞታ አይነግር ለሰው ለሰው